ሰላም ጤና ይስጥልኝ። ቴሌብር
ሄሎ
ሄሎ፣ አቤት፣ ይሰማል ሰላም ነው።
አለ ምን ልርዳው?
እ በዚህ ቴሌዊን ላይ የሆነ ገንዘብ ገብቶልሃል የሚል message አይቼ፣
እሺ፣ ያው ቴሌዊን game ነው። game ኦችን ሲጫወቱ ሽልማቶች አሉ።
አዎ
game ኡን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላሉ ላይ ደውሉ። መጀመሪያ ኮከብ ስምንት ዘጠኝ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት መሰላል
okay ኮከብ ዘጠኝ ሰማንያ አምስት
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት አ ተመዝግቤ ነው ያለ። ዘጠኝ ሰማንያ አምስት ነው።
አዎ
እሺ እሺ እሺ እሺ